ሄሎ
ሄሎ ሰላም ጤና ይስጥልኝ።
ቅዳሜ ፕሮግራም አላችሁ መሰለኝ ድሬዳዋ ላይ።
አዎ ድሬዳዋ ፕሮግራም አለን።
አሁን ነገ ማለት ነው።
አዎ ነገ አስራ አንድ ሰዓት
የት ነው እሱ?
ወጣቶች ስፖርት ኮሚሽን ኮንጎ ተ- ኮንጎ ሜዳ
ኮንጎ ሜዳ።
አዎ
Okay። እና ምንድን ነው ስንት ነው መግቢያው?
VIP አምስት መቶ ብር፣ መደበኛ ሶስት መቶ ብር፣ ተማሪ ደግሞ ከሆኑ ሁለት መቶ ብር።
ልጆች እ፣ ተማሪ ከሆኑ ሁለት መቶ ብር ነው የሚከፍሉት።
ምን አሉኝ?
ልጆች ስንት አመት በላይ ነው?
ምን አሉኝ? ይቅርታ
ከስንት አመት በላይ ነው? ሄሎ
ሄሎ
አይሰማም?
አሁን ነው ድምፅ ውስጥ ገና ይመጣልኝ። ምን አሉኝ? ይቅርታ
ከስንት አመት ጀምሮ ነው ም- ም- የሚገቡት ልጆች?
ከአስራ አራት ዓመት በላይ የሆኑ ህጻናት ቢገቡ ይመረጣል። ሌሎቹ ያው ቁጭ ብለው ማየት እንትን ስለማይሉ
okay ከአስራ አራት አመት በላይ ቢሆኑ ይመረጣል። አዎ
እሺ። አይ እኔ ልጆቼ ስለጠየቁኝ ነው ጠይቀውኝ።
እድሜያቸው ስንት ነው?
አስር እና ስድስት
ስድስቱ አታስቸግርም። ባይሆን አስር እንኳን መቀመጥም ያው
አያታቸው ስድስት ነው።
ካላስቸገረች እርስዎ ከተማመኑ ችግር የለውም።
okay ነገ ስንት ሰዓት ነው?
አስራ አንድ ሰዓት
አስራ አንድ ሰዓት ስንት ሰዓት ይቆያል?
አንድ ሰዓት ከሀያ ነው ሰማንያ ደቂቃ ነው። አንድ ተኩል ምናምን
እና አስራ አንድ ሰዓት አስራ አንድ ሰዓት አትጀምሩም መቼም exact አስራ አንድ ሰዓት ነው የምንጀምረው ያው ቅዳሜም ስለሆነ ከአስራ አንድ ሰዓት ነው የሚጀመረው።
አዎ
እሺ አመሰግናለሁ።
እናመሰግናለን።